በኩሉ ልብየ እጋዲ ለከ በእግዚአብሔር ተወከልኩ እፏ ትብልዋ ለነፍስዬ በእግዚአብሔር ተወከልኩ። ግዕዙ በጎደሎ ቀን ነው የሚባል ሊጦኑም አርስቱም በጎደሎ ምህላ በሙሉ ምህላ ሊጦኑም እዝል ነው፣ አርስቱም እዝል ነው ማለት ነው።